ጤና ይስጥልኝ።
ጤና ይስጥልኝ።
ከአሪፍ ቤት ነው የምደውለው። ደንበኛችን ትናንትና ደውለውልን ነበር። የሚፈልጉትን አገልግሎት አግኝተዋል። መስመር ላይ ያሉ መስመር ላይ ያሉ
ተስተካክሎልኛል። ተስተካክሎልኛል።
እሺ፣ ለማረጋገጥ ነበር ደንበኛችን። መልካም ምሽት።
እሺ፣ አመሰግናለሁ።